ጤና ይስጥልኝ ብሉ ስፖርት ነው ባኮ ነው።
hello ጤና ይስጥልኝ። ሰላም ነው? እንዴት ነው?
እግዚአብሔር ይመስገን።
አለ እንትን እቺ የሁሉ ስፖርት እኮ እንትን ነበረ ይሄ game ኡን ምናምን ለመጫወት deposit ማድረግ ፈልጌ እሺ እነዚህ አማ- አማራጮቹ ምናምን ተነስተዋል። እነዚህ አሁን እ፣ የተለያዩ አማራጮች ነበር እዛ ላይ የተጻፉት የነበሩ።
አዎ ትንሽ technical የሆነ ችግር ገጥሞን ነው።
እሺ
አሁን በምነግሮት መሰረት ማስገባት ይችላሉ።
እስቲ ንገርኝና እስቲ እንትን እላለሁ። ወጪም ሳደርግ በዛ አይነት መንገድ ነው ማውጣው አይደል?
ወጪ ሲፈልጉ ይደውሉልና እናሳውቆታለን።
እሺ በቃ ንገርኝና እስቲ በምን deposit ልንገሮት ስልክ ነግሮታለሁ። ወደዚህ ስልክ deposit ያደርጉና ደረሰኙን በቴሌግራም ይልኩልናል።
okay እሺ እሺ